ሰዓት አለ ላስከፋለር አናስተልኝ ጥሪ ማከል አብሮ ይስጥልን። ትኬት ታግጄ ነበር
ወዴት ነው?
ከባ- ከአዲስ አበባ ባህር ዳር
ለሮብ
እ ለሐሙስ ለሐሙስ አዎ እሺ። በመልሼ እኮ ስደውል
እ መልሼ ስደውል በተደወለበት ስልክ የለችም አሉኝ።
አዎ ስለተቀየረ ነው OK፣ ቀይሬው እሺ። የሐሙስ ስንት ሰዓት?
የሐሙስ ሰባት ሰዓቱን በረራ እሺ። airport ስድስት ሰዓት ላይ።
እሺ
ስም ማን ነበር? ረዴት ማን ነው? hello አቤት ረዴት ማን ነበር?
ረዴት መዝገበ
ረዴት መዝገበ የአያት ስም ተገን
ተገን አዎ T E G E N ነው አይደል?
ቲኢጂኢኤን እሺ። ስልክ ቁጥር ልውሰድ?
አዎ ዜሮ ዘጠኝ እሺ ሰማንያ እሺ ሀምሳ ሁለት እሺ ስልሳ አራት እሺ ሰባ ስድስት
በምን ባንክ ነው መክፈል የፈለጉት?
አቢሲኒያ
ስለዚህ የሐሙስ ሰባት ሰዓት ከአዲስ ባህር ዳር ተይዟል። airport ስድስት ሰዓት ላይ ይገኙ። በአቢሲኒያ ባንክ እ፣ መክፈል ይችላሉ። text አሁን ይደርሶታል። ስድስት letter code code ኡን እዛ ባንክ ሄደው ወይ ደግሞ በ mobile banking መክፈል ይችላሉ።
እሺ እ፣ ለሐሙስ ነው አይደል? ሐሙስ ለሐሙስ ሰባት ሰዓት ትክክል።
እሺ ዋጋው ሶስት ሺህ ሁለት መቶ ስልሳ ሁለት ብር።
እሺ እሺ ሌላ የምረዳውት ነገር አለ?
አይ አመሰግናለሁ እሺ እኛም ምናምን ሲሆን ከሚስ